ሰላም ነው እናት። ትናንት ወደ ኪዩስ ብር እሺ አስገብተን ነበር። ይኸው እንትኗም ኤጀንቷም ደውላላችሁ አስገብተንለታል ትላላችሁ። ወስዳ እሺ።
ማለት ነው ከቴሌ ብር አልገባም እስካሁን አልደረሰም።
እ፣ እሷ ከዚህ- የስልቷም ወስዳ አስገብተንለታል። አንድ ሺ አንድ መቶ ያሰባ ብር ከቴሌ ብር ወደ ኪዩክ ብር ጠዋት ተደውሎሎት ነው ደንበኛችን?
እ?
ጠዋት ነው የተደወለሎት?
ከትናንት ትናንትና ነው ብሩ ገብቶ እዛ ላይ አልገባም። ዝም ብሎ ነው የቆረጠብሽ ከዚህ አካውንት።
ተደ- ተደወለሎት ገብቷል ተብሎ አይ እሷ የኪዩክ ብር ኤጀንት ስታናግራችሁ አስገብተንላታል አላችሁ።
እሺ አሁን ግን ያው ዜሮ ባላንስ ነው የሚያሳየው። ወይ ወደ ቴሌ ብር ያልተመለሰም ወይ ወደ
ከዚህ ፊት ተመልክተው ነበረ አይ ወደዚህ ትናንት ትናንት ጨምራ እያመለከተች እኮ ነው። እሱ።
እርሱስ ተመልክተው ለካው ኮንፊርም ተደርጓል እ እኔ አላመለከትኩም።
እሷ አሁን ነው አመልክታ ደግሞ ነበር?
እስኪ አንተም አንተም ደውል ብላ አሁን ነው የሰጠችኝ። እሺ
እሺ እ፣ አንድ ሺህ ቴሌብር አንድ መቶ ያስባል።
የሚጠቀሙበት ስልክ ቁጥር
ቴሌብር አንድ ሺህ ቴሌብር አንድ ነው መቶ ቴሌብር ነው አንድ ሺህ?
ቴሌብር ሄሎ እሺ ቴሌብር ነው ቴሌብር ያልኩት።
የብሩ መጠን ስንት ነው?
አንድ ሺህ አንድ መቶ ሀያ ሰባት ብር ነው። አንድ ሺህ አንድ መቶ ነው ያው ሀያ ሰባቱ service charge መሰለኝ ከቴሌብር ወደዚህ ነው ወደ ኩዊክ ብር
እሺ ቴሌብር የሚጠቀሙበትን እ፣ ስልክ ቁጥር ይስጡኝ።
ዜሮ ዘጠኝ ሀምሳ ሶስት
ሀምሳ ሶስት ዘጠና ሀምሳ ሶስት ዘጠና
ሀምሳ ሶስት ዘጠና አርባ አራት ሰላሳ አምስት
አርባ አራት ሰላሳ አምስት መች ነበረ withdrawal ያደረጉት? withdrawal ነው አይደል ያደረጉት?
no ገቢ ነው ያደረኩት እኮ እያልኩሽ ነው። ከገቢ ነው ያደረኩት deposit።
ከቴሌብር deposit አድርጌው አልገባም ብሩ
እሺ መች ነበረ deposit ትናንት ያደረጉት?
ትናንት ትክክለኛው ጠዋት ቀን?
ትናንት ጠዋት
እሺ ደንበኛችን አሁን በምሰጠው ስልክ ቁጥር screenshot አንስተው text message ኡን ቴሌብር የላከልዎትን ይልኩልናል ቴሌግራም ላይ።
እሺ እሺ ላኪ ስልኩን ንገሪ ስልክ ቁጥሩን ያዙ ዜሮ ዘጠኝ ቆይ ቆይ ቆይ ዜሮ ዘጠኝ
ዘጠና ሁለት እ- እ- ዘጠና ሁለት አስራ ሶስት
ዘጠና ሁለት አስራ ሶስት
ዜሮ አንድ ዜሮ አንድ አሉ ደንበኛችን መስመር ላይ አሉ። hello ዜሮ አንድ ስንት ነው?
ዜሮ አንድ መጨረሻ ሀምሳ አምስት ሀምሳ አምስት አ እስቲ አንዴ ደግሞ ይንገሩኝ።
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አ?
አ ሙሉ እሺ፣ ስሞትን ልክልሻለሁ።
ማለበት ሙሉ ስሞትን ይንገሩኝ። ሙሉ ስሞት ሰለሞን ሙሉ አዳም
ሰለሞማ ሰለሞን ሙሉ አዳም ሙሉ አዳም አ
እሺ screenshot ን ሲልኩልን ስሞትን አብረው አንድ ላይ አድርገው እሺ ይላኩልን።
እሺ እሺ እልክልሻለሁ።
ደንበኛችን ሌላ ምረዳዎት ነገር አለ?
አይ የለም በቃ የትናንት ጀምሮ እስካሁን እየተጎተተ ስለሆነ እናንተ ደውላቸው ደግሞ ብላይ ነው።
እሺ ጉዳዩ እንደተፈታ ደውለን የምናሳውቆት ይሆናል። እሺ ደንበኛችን ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት አሁን ከምሳ በኋላ አስቀምጡልን። መልካም ቀን።